hello ሰላም ነው
ሰላም ነው እንደምን አለን deposit ብር መቶ ስልሳ ብር አድርጌ ነበረ እና አልገባኝም።
ምንድን ነው withdrawal ነው deposit deposit deposit አዎ።
መቼ ነው እንደምን አሁን ዘጠኝ ሰዓት አካባቢ።
እሺ deposit ሳደርግ የተላከልኝ message አለ አይደለ
አዎ የ CBE ብር ነው ያደረኩትኝ።
አ አ አ እሺ።
እሱን ቴሌግራም ላይ ላክልን እሺ ልኬያለሁ እኮ አልመለሳችሁልኝም።
በቃ አሁን እናየዋለን ብዙ transaction ስላለ ነው እሺ ልኬያለሁ ይቅርታ በጣም እሺ